Hello hello
ሰላም ዋልክ ሰላም ደር
አለ ዱቄት አዘን ነበር ትናንትናና አልመጣለንም
እሺ አንድ ቼክ ላድርገው በዚህ ቁጥር ነው የታዘዘው
ባይ በሌላ ዕቃ ከብደበት ወይ እ?
ስልክ ይብሩኛል የዕቃን
የርቃን ስልክ እሺ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ ሴት ሀምሳ
ሀምሳ
ሰማንያ ሰባት ዘጠና ሰማንያ ሰባት ዘጠና ሰባት
አዎ። ዱቄት የለም እ እኮ እሱን እያልኩ እኮ ነው። ደስታ ምን ምን አለ እ ምን አለ ምንድን እሱ ለእኔ ነው ያዘዘችው።
okay ሌላውን ተብሏል ዱቄት ብቻ ነው የቀረው አዎ ሌላው ይኸው እኮ ሰጥተውናል። ዱቄት የለም ብለውን ነው።
okay እሺ እሺ አንዴ check አድርጌ መልሼ ልደውልልዎት እሺ እሺ
ወታለች እሷ እኮ